hello hello
አቤት
hello፣ ጤና ይስጥልኝ። ከቺፕቺፕ ነበር የምደውልዎት።
hello hello hello፣ አይሰማም?
hello hello፣
አቤት አይሰማም?
አሁን ይሰማል።
ከቺፕቺፕ ነበር የምደውልዎት።
እሺ
እ ቺፕቺፕን ይጠቀሙ ነበር አይደል?
በፊት ይጠቀም ነበር። አዎ አዎ፣ አሁን ላይ ግን አቁመዋል። ለምን ነበር ያሉት ነገር አለ ወይስ ረጅም ፍቃድ ስለወጣ ቢስተካከል ብለው?
በእናንተ በኩል ቅሬታ ኖሮ ሳይሆን አዎ፣ ከቢሮ ረጅም ፍቃድ ስለወጣሁ ነውማ okay፣ ፍቃድ ላይ ስለሆኑ ነው ፍቃድ ላይ ስለሆንኩ ነው።
እንጂ ቅር ያሉት ነገር የለም። ያው ቢስተካከል ብለው በፍጹም፣ የሚነግሩን በፍጹም፣ ነገር ካለ በፍጹም።
እንደ complain በፍጹምማ
እሺ። ስለዚህ ያው ከዛ በኋላ ያው order ያደርጋሉ።
ይቀጥላል። አዎ አዎ ያው ቤት ላይም order ማድረግ ይችላሉ ሰው ካሉ።
ያው አይ በ group ስለሆነን እኛ በቢሮ እም፣ እም፣ ለዛ ብዬ እንጂ ልክ ነሽ።
okay።
ያው የሚሰራው application ኑ በ group አይደል?
አዎ በ group ም ነው individual ም order ማድረግ ይችላሉ። ያው ዋጋ ይጨምራል ትንሽ እና እኮ፣ የ delivery አዎ።
ስለሚያስከፍል ነው።
ስለዚህ group ስላለን በ group አዎ።
ስለምና ጓደኞቼ እኮ ያዛሉ ይነግሩኛል።
አዎ
ስለዚህ ቅሬታውኛ አይደለም ልልሽ ነው።
እሺ፣ እሺ እናመሰግናለን። መልካም ምሽት።